ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ነው እግዚአብሔር ይመስገን።
ማስገድድ የአራት አመት ልጅ ሄሎ ሰማህ ነው እንደሜ የአራት አመት ምን ልጅ የአራት አመት ነው ያለኝ። ሄሎ አይታም እ፣ እና ንግግር አልችል ብሎኝ ነበር። ምን ማድረግ ምን ልትረዱኝ ትችላላችሁ?
እያ- ምኑ ፊዚዮቴራፒ አዎ ንግግር እንዲለማመድልኝ ነበረ። አምስት ከሀምሳ ይኸው እስኪ ሄሎ ሄሎ ሄሎ